hello ጤና ይስጥልን Best Bet እንዴት ነህ brother?
ያለን አለን ሰላም ነው።
አለሁልህ። አማኒ ነኝ ናዝሬት።
እሺ አማኒ እንዴት ነው?
አለሁልህ አለሁልህ። አማን ነው አለን አለን። እሺ ምን እንርዳ?
አለሁልህ። እንትን አንድ account password reset እንድታደርግልኝ ነው።
እሺ የማን account ነው?
እ ውቤ ሰባ አራት የሚል account በአማኑኤል አመዴ ውስጥ ነው ያለው።
ውቤ መቶ ሰባ አራት ሰባ አራት ነው።
አ ውቤ ሰባ አራት እሺ cashier ስንትን ነው?
እ cashier one ም two ም ደጋግመው ሞክረውት ይመስለኛል lockout አድርጎባቸው ነው።
ሁለቱንም reset ላድርገው።
አ እሺ one ም በምን ቴሌ- ልከል? ቴሌግራም ላይ ስም ማለት ነው።
ቴሌግራም ስለሌለኝ reset አድርጋ አንድ password ኡን አትነግረኝም እሺ ልደውልልህ አላልኩም።
መልሼ።
እሺ አባቴ እጠብቃለሁ።
እሺ